ጤና ይስጥልኝ ጠብታ አምቡላንስ hello hello፣ ጤና ይስጥልኝ
ጠብታ ነው።
አዎ ጠብታ ነው አምቡላንስ ፈልገን ነበር።
እሺ ከየት ወዴት ነው እ፣ ማርሻል እ፣ ሆስፒታል ታውቂዋለሽ አይደል? እዚህ ደንበል ጀርባ እሺ ከሱ ወደ ኮሪያ ሆስፒታል communicate አድርጋችኋል እ እ፣ communicate አድርጋችኋል አውርታችኋል ከማን ጋር ማርሻል እዛ ናችሁ ያላችሁት እና አይደለም፣ አይደለም። እኛ ማርሻል አካባቢ ነን። እዛው ጎን እዛ ነው ቤታችን።
ኦክሲጅን ይጠቀማሉ
አቤት፣ አሁን እያደረግንለት ነው።
እሺ ለኦክሲጅኑ ብለን ነበረው።
እሺ ምን ነበር በሀኪም የተረጋገጠ ብቻ አይ አፍ ምን ያለበት ዛሬ ትንሽ ለወጥ ስላለችበት ምን እንደሆነ ስላልገባን ነው።
እሺ የአገልግሎት ክፍያችን ሁለት ሺ ስድስት መቶ ሀምሳ ነው
እዛ ድረስ ለመሄድ ማለት ነው።
አዎ
እሺ እሺ በይ፣ እሺ ይምጡ
አዎ እሺ ሁለት ሺህ ስድስት መቶ ሃምሳ ይመጣሉ እሺ